ደሳለኝ አፋ
ሰላም ነው እማዬ።
እግዚአብሔር ይመስገን አባ።
ዶልፊን አይቼ ነበር ዶልፊን
እሺ አለን ሁለት ሺህ ስድስት እና ሰባት አለን።
እ
ዶልፊን አለን ሁለት ሺህ ሰባት እና ስድስት አለን።
ስንት ይባላል?
ሁለት ሺህ ስድስቱ ሁለት ነጥብ ስድስት
እሺ
ሁለት ሺህ ሰባቱ ሶስት ነጥብ ሶስት ይህ እንትን እኮ የሞዴል ዘጠና ሰባቱ የሆነ ቀይ ቀይ ቅቡ ቀዩ እኮ ዶልፊን ቴልቲ ነው ሁለት ሺህ አንድ ነው ሁለት ነጥብ አራት
ከዛ ውጭ የለም።
እያንዳንዳችን ላይ ደረደር ይኖረናል። ከዛ እንትን ላይ እኮ ነው ቲክቶክ ላይ ሌላ ሌላ ቀይ የድሮ
ውስጥ ቱዌልቲ ነው ዶልፊን ቱዌልቲ ነው ሁለት ሺህ አንድ ነው ሁለት ነጥብ አራት ነው ዋጋው።
እሺ ከባንክ ጋር ይማጣል ከባንክ አዎ ይመቻቻል።
ይመጣል።
አዎ ይመቻቻል። አባት እሺ ለጁስ እንዲፈልጋል
ስምንት መቶ ሺህ ነው የምናመቻችለት። አንድ ነጥብ ስድስት ለእጅ ፈልጋል።
በቃ ደውያለሁ። እሺ እሺ አባ ድንግል ነው ናፍታ
አዎ ፓስተር ነው ሲመጡ ይደውሉልኝ ድንገት ሳን እንዳይከተል
እየሰማኝ ነው።